Hello hello ይቅርታ መልሼ ይቅርታ መልሼ ደወልኩ።
እሺ
አሁን አንተ የምትለው ይሄ አንተ ያወራው ስልክ የመስመር ስልክ ስለሆነ text አይመልስልኝም አያሳይም እና በዚህ ሀያ ዘጠኝ ቤቱን ቴሌግራም እንትን አርግልን
እ እሺ ሀያ ዘጠኝ ዜሮ አራት ሀያ ዘጠኝ ዜሮ አራት ሀያ አምስት ሰላሳ ሶስት በሚለው ማለት ነው።
እ፣ አሁን አንተ የደወልከው ሀያ ዘጠኝ ሀያ ዘጠኝ አዎ አስራ አይ አንድ በሱ ሳይሆን እ።
አሁን ልክ አሁን እ፣ ል- ወይ ጻፈው ልንገርህ እሺ ንገረኝ ዜሮ ዘጠኝ እሺ ሀያ ዘጠኝ እሺ ዜሮ አራት እሺ ሀያ አምስት እሺ ሰላሳ ሶስት ሰላሳ ሶስት በሱ በዚህ አድ- ላክልኝ በቃ በሱ ጥሩ ቴሌግራም ላይ ላክልኝ።
እሺ መልካም እሺ እሺ መልሼ ያው ሲያስፈልግ አንተ ጋር እደውላለሁ።
እሺ ችግር